hello ወይዬ የእንትናት ምሳ አብረን የበላናት ልጅ ማን ስሙ
ኢፍሚቶ የትኛው አይደለም የፍሚሷ የህግ ዳይሬክተር የህግ ክፍል ያለ እንትና ተወዳጅ ተወዳጅ ንገሪኝ እስኪ ስልኳን ስልኳ ቆይ የለኝም ማውጫ ላይ ካለች ሩጪ አልቲ ማውጫ ማውጫሽ ላይ የተወዳጅ ስልክ አለ እሺ የተወዳጅ ስልክ እሺ
ስጠኝልኝ እሺ
ምንድን ነው ቶሎ በይ ምናምን አስጠኛ አስጠኛ
እንዳልገልሽ
ቆይ አንዴ ወይና ጠብቂ
ወይም ሀገር ታሳይ
ወይ ወይ ሳራ ከሌለ እሷ ጋር ሂድ ውጭ እና ሂጂልኝ hello ቆይ አንዴ እያወጣን ነው
ፈልጉ ጠፋ
ዜሮ ዘጠኝ አስራ አንድ እ
ሰማንያ ሶስት እ ዘጠና ሶስት አርባ ሁለት እሺ